ማ ልዩ ስፖርት ነው እባክዎ የምንወደው አይቻልም ብለዋል።
እንትን የሁሉ ስፖርት ተጠቃሚ ነበርኩኝና
ዜሞች አዲስ አበባ እንትን ብሎ እንደሆነ አሉ
ምን አሉኝ?
ሄሎ
እየሰማሁት ነው።
እና ዊዝድሮ አድርጌ ሲስተም ላይ ቴሌግራም ላይ ቀርቶብኝ ነው ልከዋል?
እ?
ቴሌግራም ላይ ልከውልናል።
አ፣ ቴክ- ምኑን አያ የዝውውር ታሪክ ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ።
transaction history አዎ ከዛ ላይ ከባንክ transaction ላይ ያልገባሉትን ፎቶ ያነሱና በቴሌግራም ይልኩልናል።
መርሃባ በቃ እንትን ነው ማለቴ successful withdraw አድርጓል፣ አዎ።
successful ኣል። ከዛ እሱን በኋላ ግን screenshot መልሶ ደግሞ ያደርጉና- deposit ላይ pending አድርጎታል መልሶ
እሱን ሰላም ነው።
ፎቶ ያንሱና በቴሌግራም ይላኩልን። የእኛን የቴሌግራም ቁጥር የያዙ እሺ ዜሮ ዘጠኝ ሰባ ስምንት እ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት እሺ ችግር የለውም በዛ ልከዋለሁ አሁን እሺ